ሰላም ጤና ይስጥልኝ ቤተሰቦች።
ሰላም ነው?
አለን አለን። ምን አይነት ነው?
withdraw በጣም እያረኩ ነበርና ማለት ነው እሺ ካም- ከስምንት ሺህ ብር በታች ማድረግ አልችልም በላይ ማድረግ አልችልም ማለት ነው።
Okay ማ- maximum ኡ ስምንት ሺህ ነው።
አዎ ዝቅተኛ በቃ ከፍተኛው አዎ በቃ ችግር የለውም ስምንት ሺህ የሚለውን አውጣውና ከዛ በኋላ upgrade ይደረግልህና መውጣት ትችላለሽ።
አ፣ ከ- ነገ ልደውል ታዲያ።
ነገ ደውላ ነገ ደውል upgrade ይደረግልህ።
እሺ ሰላም እደሩ እሺ ደህና እደርሽ።